ጤና ይስጥልኝ። ሄሎ ቪዥን አለምነሽ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አ ጤና ይስጥልኝ።
ሰላም ነሽ?
እግዚአብሔር ይመስገን።
አለኝ
እግዚአብሔር ይመስገን።
ግጥም ብዙ አለ እህ እህ ግጥም ምን?
በቲቪ ይተደረባል።
ሄሎ
ሄሎ አቤት።
ጌሰም ውትድረው በስቲ ቤት አለ።
ዊዝድሮ አዎ
ማን ብለው ነው የደወሉ?
አ
ሄሎ ደንበኛችን እኛ ሄሎ ቪዛ ነው አገልግሎት የምንሰጠው።
ነበር ራህ ሄደ